ጤና
ሄሎ
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ምን ልትለኝ
ጥቁር ቢንቅልዝ መጠቆም ይቻላል ተብዬ ነበር።
እሺ እድሜሽ ስንት ነው?
የኔ ነው
የሚጠ- የሚጠቁሙት ህጻን
አራት
እሺ እድሜሽ ስንት ነው ያንቺ?
የኔ ነው አዎ
አስራ አምስት
ምንሽ ነው የምትጠቁሚው?
እኔ ነኝ።
አዎ የሚጠቆሙት እህትሽ ነው የምታውቂው? እህትሽ እህቴ ናት እህቴ።
እሺ እህት መጠቆመችን ሌላ የአካባቢ ሰው ህጻኗን የሚያውቃት ሆኖሽ መጠቆም ብቻ ነው እንዴ?
እኮ ያው እንደ እህቴ የማያት የሰፈር ልጅ ናት።
እሺ ሌላ ሰው ነው የሚጠቁማት? ይቅርታ
እ?
ሌላ ሰው ነው የሚጠቁመው?
ሌላ ሰው ነው የሚጠቁመው።
አዎ እሺ እናመሰግናለን።
Yes.